ሄሎ ፍቅር ነኝ። ምግቡን እኮ አላወጣውም ሲጀመር። ሄሎ አላወጣሁትም። አዎ ገና ላወጣው ነው። ገና ላወጣው ነው። ሌላ
ወይ
ፍቅርዬ በእናትሽን አንድ ወርደር አለ ልጁ ወሰደብኝ። አስተይን የራሴን አስፈልጌ ነበር እና ወደ እኔ አካውንት አስገብልኝ
ኦኬ ከዳናሽ አስታወሰኝ አስታወሰኝ ሰባ ሀያ ዘጠኝ ከዳናሽ ሀያ ዘጠኝ ማን ነው ከዚህ- የሚለው አሳይን የሚለው አስተይን ራሴን አስታወሰን አስታወሰን እዚህ ጋር የምታስገቢው
አለ አይደለ? አሳይን ሌላ ድራይቨር ወስዶብክ ነው አይደለ?
አ እሺ አስገባላ።
ወደ ወደ እኔ ይግባል። እሺ እሺ አባቴ እሺ።